ሄሎ
ሄሎ ሰላም ነው?
እግዚአብሔር ይመስገን። እንዴት ዋሉ?
አለ አለ የሆነ መረጃ ፈልጌ ነው።
እሺ ይቻላል።
ይሄ አሁን አዲሱ የእሸቱ መለሰ stand-up comedy ማለት ነው።
እሺ
ባለፈው በአስራ አራት ነበረ መጀመሪያ አሁን አዲስ የተመረቀው ምን ነበር? ብዙ በሰባት ምን ነበር። ከዛ በአስራ አራት
እሺ አሁን መቼ ነው ቀጣይ?
ቀጣይ ቀን ማስታወቂያ እንለቃለን።
ይሄ ማስታወቂያ እኮ ያመለጠኝ ስለተቸገርኩ ነው።
እየደወሉሽ check ያርጉን። ይቅርታ በጣም
አዎ ይህንንም የጠበቅኩኝ ትላንትና አጋጣሚ YouTube ላይ ሳይ አስራ ሁለት አስራ አራት ደግሞ ትላንት ነበረ እም፣ አስራ አራት ቅዳሜ ቀን።
ነበረ አዎ፣ ቅዳሜ ቅዳሜ።
ነበረ አዎ ትላንት ነበር ያየሁትኝ።
አሁን መቼ እንደሆነ አልተረጋገጠም። ከይቅርታ ጋር ወይ የደወሉ check ያርጉን።
መቼ check ላርግ ነው? ዝም ብዬ ሁሌ ደስ ባለው ሰዓት በዚህ ሳምንት ዘንበል- check ያርጉ።
ዝም ብለ- ዝም ብለሽ ስታስብ የሚቆይ ይመስልሻል? ያው ካለሽው ስላለሽበት ብዙ ቦታው ላይ ያው አሁን ሰው ይደገም ይደገም ካለ maybe ቅርብ ልናደርገው እንችላለን። ኮሜዲያን አዎ።
እሸቱ ደግሞ የተለያዩ ስራዎች ካሉት ወይ ወደዛ ሊሰጥ ስለሚችል እርግጠኛ አይደለሁም። ከይቅርታ ጋር
አየሽ፣ በቃ በዚህ ሳምንት ዝም ብዬ check ላርግሻል።
ያው ይደውሉ።
አየሽ እሺ።
እሺ እሺ ቻው።